ይመስለኛል። ወይም ደግሞ መቆሚያ ብዙ መረጃ ልጦት ጤና ይስጥልን። አዎ ሰላም ነው።
ገበያቸው
ኤምባሲ ናቸው ሲባል ሰማሁና ስልኩን ከሰው አግኝቼ እንደወልኳቸው።
እሺ፣ ደንበኛችን
ሌላ ከኢትዮጵያ ውጭ የሚካሄድበት ሀገር ታገናኛላችሁ አገናኛን ሲባል ሰማሁና አገናኝ ሳይሆን እኛ ኢንፎርሜሽን ነው የምንሰጠው።
አ፣ እናንተ በራሶት ስልክ ወይ ደግሞ በ laptop apply ማድረግ ይችላሉ። ግን ሙሉ- ሙሉ information እንሰጣለን እኛ።
okay ምን ምን ምን ምን ምን ምን ምን እም? የምን ሀገር ነው የምትፈልጉት እናንተ? የት ሀገር?